እንደሚያስፈልገኝ እናውቃለው እናውቃለው
ያለ መንፈሴ ክርስትና እንዴት ችላለው?
የመንፈስ ኑሮ በመንፈስ ነውና ኃይልን ለማግኘት ላብዛ ልመና እንዴት እንዲያስፈልገኝ እናውቃለው እናውቃለው ያለ መንፈሴ ክርስትና እንዴት ችላለው?
የመንፈስ ኑሮ በመንፈስ ነውና ኃይልን ለማግኘት ላብዛ ልመና ዝና ወዶ እንዳይመለስ አሃ፣ የደረቀውን ሳያሰርሶ ያንተ ኃይል ወደኛ የመጣችው አሃ ታከናውን እንደተላከች አለ ኃይል አለ ጸጋ ኢየሱስ አለ ኃይል አለ ጸጋ ኢየሱስ ሕይወት ሕይወት ሕይወት ነፍስና ርሰት ወደ አንተ ያስጠጋ እንደገና ንካን በብዙ ኃይል እባክህ ንካን በቅዱስ መንፈስ እንደገና ንካን በብዙ ክብር
እባክህ ንካን በቅዱስ መንፈስ
አጠብም በእጅ መዳሰስ በመንፈስ መረስረስ አይበቃኝ ባንተ መነካት እለት እለት መሞላት አጠብም በእጅ መዳሰስ በመንፈስ መረስረስ አይበቃኝም ባንተ መነካት እለት እለት መሞላት ሳይ ልቤ ይርዳ በመንፈስ ውስጥ ልፍለቅ ስበት የኔ ማንነት ይወረስ ሕይወት መገኘት ነፍሴ እጅግ ያረካታ